hello
hello ጤናስጥልኝ።
አብሮ ይስጥልን።
ከ We Plus Solution ነው የደወልኩት ቅድም።
እሺ እሺ እ፣ አንድ application develop አድርጓል እና እ፣ በዋነኝነት የሚሰራው አን- ታክሲና እ፣ ድራ- ወይም ride ላይ delivery ላይ ነው የሚሰራው። በተጨማሪ okay።
ደግሞ ከስልሳ በላይ የሚሆኑ service የሚሰጡ ድርጅቶችን ይይዛል። አንደኛው okay።
የ tour travel category ነው እና እዛ ውስጥ okay።
እ፣ እንድትመዘገቡ ለማሳወቅ ነው። ምንም ክፍያ የለውም። ወ- ወደፊትም የምንቆርጠው ነገር ክፍያ የለም። just እንትናችሁን እ፣ ድርጅታችሁን promote እንድታደርጉበት እና ከ customer ጋር አሃ።
እንድትገናኙበት ማለት ነው።
okay መልካም ጥሩ። እ- እኔ ግን ባህር ዳር ነው ያለሁት። አዲስ አበባ ብቻ ችግር ከሆነ ነው።
የለውም። መመዝገብ ማለት በ application ነው የምትመዘገበው።
okay እሺ። li- link ኡን ላኪልኝና በ በ message text message አ፣ እሺ እሺ፣ ልም- እልካለሁ።
ልሞክረው። እሺ እሺ፣ ናት፣ እሺ፣ አመሰግናለሁ።
thank you፣ thank you። እኔም አመሰግናለሁ።
እሺ